ደውላችሁ
ሄሎ
ሄሎ አቤት ጤና ይስጥልኝ ጌስት ቤት አብሮ ይስጥልን ዳዊት አሶሳ
እሺ
አፕሩቫል ነበረኝ ኦንላይን ዲፖዚት አድርጌ እ
እሺ
አፕሩቭ እንድጠግልኝ ነበር እሺ እሺ ዳዊት አሶሳ ነው ያልከኝ
አዎ ዳዊት አሶሳ እሺ